እንዴት ነሽ? ደህና ነሽ? እንዴት ነሽ? ልታጫውቺኝ ነው? እንዴት ነሽ? እስቲ አጫውቺ። እንዴት ነሽ? ሚጡ ሚጡ እንዴት ነሽ? እስቲ አጫውቺ። እንዴት ነሽ? ደህና ነሽ? እ? ሚጡ አጫውቺኝ እስቲ እ? ሚጡ እስ አንበሳ አንበሳ አንበሳ ነይ ሚጡዬ አጫውቺኝ። ይመችሽ። ተመችቶኛል። ነይ ሚጡ አጫውቺ። ሚጡ ጎበዝ አጫውቺ። ሚጡዬ አጫውቺ እ ሚጡ አጫውቺኝ የመጨረሻ አጫውቺ። አንበሳ ነች። ይመችሽ ይመችሽ ይመችሽ ሚጡ ይመችሽ ይመችሽ ሚጡ ይመችሽ ሚጡ ይመችሽ ይመችሽ የሌለ